ሄሎ ጥረት ነኝ ወይ ሰላም መስ ኦርደር ይዤ ነበርና ተቃራኒውን አስወጭልኝ
ኦርደር ነበሮቹ ንገኝ ሀምሳ ዘጠኝ ስልሳ ሁለት እና ሀምሳ ዘጠኝ ዘጠና ስድስት
ሀምሳ ዘጠኝ ስልሳ ሁለት እና ሀምሳ ዘጠኝ
ዘጠና ስድስት ሀምሳ ዘጠኝ ዘጠና ስድስቶች ዘጠና ስድስቱን አውጭልኝ እሺ አንድ ይጠብቀኝ ክፈቱልኝ ይቃለሁ መስመር ላይ ጠብቀኝ እሺ
እንዳቆይ በእናትህ
ብሩክ ከኦሎምፒያ ያለው ነው እንዲወጣል የፈለግከው አዎ ወንጌላዊት የሚሄደው አዎ
ጠብቀኝ አንዴ የአቤል ነው ደግሞ አቤል የለም
ሜርክሮ እና የመስቀል ስሎ ላስገባል ወንጌላዊት በዚያው እንድትሰራ ነው።
ብሩክ አቤት ብሩክ የቻኖሌው አቤት።
ነው እንዲወጣል የፈለግከው አዎ አዎ።
አስወጥቼ ይልሃለሁ እና ሌላም አለ ሀምሳ ዘጠኝ ሰላሳ አንድ ማለት ነው።
እሺ ሀምሳ ዘጠኝ ሰላሳ አንዱ እንትን ምግብ ቤት ተ- ተሰርዟል እያሉኝ ነው እና እኔ order ይዤ ነበርና ቶሎ check አድርጊ ነው ንገሪኝ። እየሄድኩ ነው አንድ ቦታ ስለሆነ እንዴት ነው ያዝከው ከጂ በርገር ነው ያዝኩት። ሀምሳ ዘጠኝ ሰላሳ አንድ ተሰርዟል እያሉኝ ነው።
ሰላሳ አንዱም ከጂ በርገር ነው ምግብ ቤት ከሆንክ ታገናኘኛለህ ወይ አዎ አዎ፣ ይኸው።
ሄሎ
ሄሎ ጤነሽ ላይ አቤት ለምግብ ቤት
ጂ በርገር ነው አዎ
በሰባ አምስት ሀምሳ ዘጠኝ ሰላሳ አንድ ነበረ እናንተ ጋር ከቢ ኦርደር ነበረ የምደውለው አዎ ኦርደር ነበር እንደገና ደውላ ተሰርዟል አለች አቁሚ በያ ሰ ተባላለች።
አዎ እሺ ናት፣ በፊት ቼክ ኦርደር ለማድረግ ማለት ነው።
እሺ
ደርሲ ሄሎ፣ ብሩክ አቤት።
መሰረት ነኝ ብሩክ እዚህ ጋር ምንም የሆነ ነገር የለውም ሀምሳ ዘጠኝ ሰላሳ አንዱ ማለት ነው እ፣ ስለ ቻሬሙን check አድርጌ እነግርሃለሁ እሺ፣ እስከዛ ልጠብቀውን time ሄዷል፣ በጣም ሄዷል። አምስት ደቂቃ ነው እኮ የቀረው።
እሱ አንተ በአርባ አምስት ደቂቃ እኮ ነው ያሳወቅከኝ ብሩክ
አይ እነሱ እንትን ቆየው። እኔ እዚህ ከመጣው መስመር ተይዞ ነበርና እያሳውኩ ነበር አስር ደቂቃ እያለ
ብሩክ ይኸው እንኳን እኔ እንኳን ካገኘው order አስወጥቼልሃለሁ ምን ብዬልሃለሁ ይህን check እዛኛው ላድርግ ወጥቷል።
ጠብቀኝ ጠብቀኝ ያኛውን አስወጥቼልሃለሁ ድጋሚ እሺ።
accept እንዳትለው
ፈጠን በይ በእናትሽ።
አራት ወር ደም ነበር። ቅድም እኮ ነው ቅድም ማለት ነው። እሱ ላይ የማይባል እንኳን የለበትም። ሄሎ በሱ ፍቃድ ሄሎ፣ በሱ ፍቃድ እዛው ከሰሚ ሰሚ ነው ኦርደሩ እኮ እስኪ ኦርደሩ ስራውና ከተመልሽ ታላድርግለት
አንድ ደቂቃ ይዘንብኝ። ሰዓት ወደብኝ ታውቃለህ። ብዙ አይቀር ነው የቀረኝ። እኔ ያው እ
ሄሎ ሄሎ ኧረ በል ሄሎ ሄሎ ኧረ በጌታ እንትን አይሉም ሄሎ ሄሎ ሄሎ ስልኩን ክፍት አድርጎ እስካሁን ድረስ ኧረ በጌታ ሄሎ አትይዘው ብላኝ እኮ ነው። ሰዓቱ ዘልፏል። አንዱ አልቋል። ሶስት ወር ድረስ ከአንዱና ሰጣ ሁለቱ አንድ ቦታ ነበር። አንዱ አልተሰራም ተባለ። አንዱ ይዤ ልሄድ ስል ያው ኧረ ብር ብንጡ